ጤና ይስጥልን አዋል
አ
አዋል ኖት?
አቤት።
ከአሪፍ ፔ ነው ምደውሎት ማለት ይባላለሁ።
እሺ ቴሌግራም ላይ screenshot እንዲልኩልን እ እ የነገርኖትን text message ነው እየገባ ያለውና በ screenshot አድርገው ሊልኩልን ይችላሉ?
የሲቢ ብር ላክ ላኩት deposit ያደረኩት በሲቢ ብር ነበርና እ message ኡም forward አድርግቼ ላኩት።
አው እሷን message ግን በጽሁፍ ሳይሆን forward እንዲሆን የፈለግነው screenshot አንስተው ከዛው ላይ ቀጥታ ፎቶውን ነው የፈለግነው።
እንደዛ ፈልገሽ ነው?
አዎ እንደሱ እንዲሆን ነው።
እሺ እሱን ይላኩልን።
ይችላል። እሺ እሺ ደንበኛችን፣ ሌላ ምረዳውት ነገር አለ?
አይ
እሺ ስለደወሉ አመሰግናለን። ቀጥሎ ከሚሰሙት ውስጥ በኋላ አስተያየቶትን ያስቀምጡልን። መልካም ምሽት።
እሺ